የኔ ስልክ ኮምፒውተር ነው።
ቴሌግራም ልኬልሽ ነበር ከአካውንቴ ላይ ቴሌ ሲዝር አልነበረኝም እና ዊድሮ ላደረገው ብዬ ወደ ቴሌ ብር ላደረገው ብዬ
እሺ፣
ከዛ ቆርጠብኛል። ሲዝር ግን የለኝም።
ቴሌግራም ላይ ልከዋል።
አዎ ልኬዋለሁ።
ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እ? የትኛው መልሱን የትኛው ቁጥር ቴሌግራም ላይ እንጽፍልዎታለን።
በሁሉ የኔ ላኩልሽ
ቦት ላይ ነው የላኩት ይባላል።
ቦሌ ላይ አይደለም ላኩ።
ቁጥር ያዙ የሚልኩበት
እሺ ቁጥር ላትሽ ዜሮ ንገሪኝ።
ዘጠኝ ሰባ ስምንት ቆይ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ ዜሮ ስድስት እሺ እሺ